ጤና ይስጥልኝ ቻፓ
ምስዬ ቴክስት እንድትልክሉን ሄሎ ነበር ሬጅስተር ያደረግነ የቻፓ እንትን ሬጅስተር ቬኬሽን ነበር
ሄሎ
አይሰማም
ሄሎ
ሄሎ ሄሎ
አቤት ምን እንርዳት
ቫርኪን ነበር ሚባል የቻፓ
ምን ፈልጌ ነበር
የ password OTP ፈልግ
እኮ በ text message ነው የሚላከው እኛ ጋር ሳይሆን የሚያገኘው በ text message ነው አዎ።
እሺ የሚላከው
አልተላከም እስካሁን
እንደዛ ከሆነ የ betting ድርጅቱን ይጠይቁ እሺ እ?
የ betting ድርጅቱን ደውሎ ይጠይቁ